ምን ቤተሰብ የተባኮ ምለጫ
የትኬት እንትን መረጃ ለመጠየቅ ነው። የካሽር ኮድ ሁሉ ልንገርሽ፣ አስራ አራት ሀያ
አስራ አራት ሀያ ሰባ ሀምሳ አራት
አስራ አራት ሀያ ሰባ አስራ ሀምሳ አራት አራት
ሀያ
እሺ ሰባ ሀምሳ አራት ሀምሳ አራት
እ?
አ ሁለት lost አለ፣ አንድ postponed ይሆናል። ስለዚህ lost ነው ማለት ነው ትኬቱ።
አሀ፣ ሁለት ቀይ ነው እንዴ?
አ ሁለት ቀይ ነው ያለው፣ አንድ postponed ይሆናል። ግን ሁለቱ already ቀይ ስለሆነ okay okay።
ሌላ አለ ማይልህ
አይ ሌላ እንኳን የለም። በቃ እሺ፣ አመሰግናለሁ። እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ